መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። አያረጅም፣ ሁል ጊዜ አዲስ ነው። አያረጅም፣ ሁል ጊዜ አዲስ ነው። በየቀኑ እናነባዋለሁ። ለሕይወቴ መመሪያ ነው። ለሕይወቴ መመሪያ ነው። ጥበበኛና አስተዋይ ያደርጋል። የእግዚአብሔር ቃል ይለውጣል። የእግዚአብሔር ቃል ይለውጣል።
አዎ